Hello. Hello ጤና ይስጥልኝ። አፍሪወርቅ ኢትዮጵያ ነው የምንላቸው።
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሄሎ ሄሎ፣ አይሰማም?
አሁን ይሰማል?
ጤና ይስጥልኝ። አፍሪወርቅ ኢትዮጵያ ነበረ።
እ አፍሪወርቅ ኢትዮጵያ ነበር የደወሉት።
ሄሎ Hello፣ አይሰማም?
ትንሽ ድምፅሽ ርቋል።
አሁንስ?
እሺ
አፍሪወርቅ ኢትዮጵያ ነበረ። ምን ልርዳዎት?
እሺ ድርጅታችን ማስታወቂያ ለማውጣት ፈልጎ ነው Okay። Register አድርጋችኋል?
እ Register አድርጋችኋል
ምን ላይ
ላይ ወይ websiteኣችን ላይ
ምን አልሽ?
ላይ ወይም ደግሞ websiteኣችን ላይ
አይ ምንም አልለቀቅንም ገና እናንተ ላይ ልንለቅ ነው።
Okay፣ እሺ። ማን ልበል ስም ከምን ከምን ድርጅት ነበረ የምትደውይልኝ?
ሁዳ Engineering
ማን ልበል ስምሽ ነው ያንቺን?
ቤዛ ይፍለገሰ
Okay፣ እሺ። So link ኡን ልላክልሽ አሁን በደወልሽልኝ ስልክ ቁጥር ቴሌግራም account ይኖርሻል?
አዎ አለኝ። አዎ በዛ የ channelኣችንና የ botኡን link ልክልሻለሁ። botኡ ላይ register አድርጉና companyያችን እዛ registrationኑ ላይ እንትን ያለ ነገር ካለ ደውለሽ መጠየቅ ትችያለሽ።
እሺ እ እልክልሻለሁ አሁን በዛ register እሺ።
አድርጉና ከዛ በኋላ contact አድርጊኝ።
እሺ እሺ አመሰግናለሁ።
ምንም አይደል። መልካም ቀን።